ሄሎ ጤና ቤት ቤት ራሄል ነኝ። በምን ልርዳዎ?
account register ለማድረግ ፈልጌ እምቢ አለኝ።
አዲስ
አዲስ አዎ፣ እሺ password ኡን check አድርገው። እሺ አንደኛ ሲቆጠር ከስምንት መብለጥ አለበት። ስምንት ወይም ከዛ በላይ መሆን አለበት።
እሱን አድርጌያለሁ።
ከዛ ደግሞ capital letter፣ small letter፣ ቁጥርና ምልክት ማካተት አለበት።
ምልክት ዋ ምልክት ማለት ይሄ ምልክት፣ አት አዎ፣ መሳለል ገባኝ።
ምናምን።
ግድ ግድ ነው እሱ።
አዎ okay አራቱን ካላሟላ አይከፍትልህም። ለዛ ነው።
capital letter፣ small letter፣ ቁጥር እና ምልክት።
አዎ እሺ እሺ እሺ ሞክረውና ካስቸገረህ ደውልልን። እሺ ታየ መልካም ጊዜ።
ታየ